ጤና ይስጥልኝ ሚስት ቤት
እንትን account ጠይቆ የነበረ
የምን account ነው የጠየቀ?
ኮምፒውተር
እ?
game ማስገቢያውን login እንትን ብሎብኝ ነበር።
ምን ብሎብህ? password ረስተህ ነው?
አይ ያው ጠፍቶ ሲበራ password ኡ ከእንደገና ነው ሙሉ የሚለው cashier login ኑ
ማን ልበል አስተዋይ ነው ከደብረ ዘይት እ? ከደብረ ዘይት አስተዋይ አስተዋይ እ፣ እና ጽፈህ እምቢ አለህ?
እ?
password ኡን ስ- ስታስገባው እምቢ ብሎህ ነው?
አዎ user login ምናምን ረጅም ሰዓት ሞክረሃል ምናምን ይለኛል።
okay እሺ ነው። ምን ነበረ shop ኡ? ቤት ማን ነው ወይስ GR ነው?
አይ ቤት ማን ነው?
እሺ አንዴ ጠብቀኝ። cashier ስንት ነው?
cashier one ና cashier three ነው አሁን እምቢ አለኝ።
cashier one እና cashier three እሺ ከፍትልሃለሁ። እሺ አስተዋይ ደብረ ዘይት ነው የሚለው shop name ኡ?
አ አስተዋይ ደብረ ዘይት shop name ኡ ነው አይደለም?
አዎ shop name ኡ አስተዋይ ደብረ ዘይት እሺ ከፍትልሃለሁ።
እሺ እሺ መልካም ቀን።